ግሪን መስለት እና ትዊተር አፕሊኬሽኑን አውርጄው እሺ ግን ኮድ አይልክም።
ምን አለኝ?
ኮድ አይልክም። አፕሊኬሽኑን አውርጄው እሺ ሰከንድ ይቆጥራል ግን አይልክም።
ኦኬ። ቀጥታ እንትኑን ፕራይሱን ምናምን አሳይቶታል።
አዎ
እሺ ኦርደር ሲያደርጉ ምን እያለሁት ነው?
አ- ኦርደር ጭራሽ አይገባም እኮ ገና ይሄ ፓስወርድ ምናምን ሞልተሽ አይደለ እንትን የሚለው ኮድ አይልክም ጭራሽ።
okay። text አልተደረገለትም።
አዎ እስኪ update አድርገው ሞክረውታል እንደገና።
አሁን ነው ያወረድኩት እኮ እስኪ update ያድርጉት እንደገና ስልክዎትን። አንዳንዴ system ኡ ስለሚያስቸግር ነው።
እሺ።